ከአንድ ሺህ እኮ ነው የምደውለው። ማን ነው የሚደውለው ነው አሁን ጥያቄ። አንድ ሺህ እኮ ብዙ ነው። አናቶሊ የቤቱ ስም አናቶሊ ነው።
hello ሰላም ጤና ይስጥልኝ። ከቢጂያ ኢትዮጵያ ነበር የምደውልለት። አናቶሊ ባርና ሬስቶራንት ነው።
አ
ከቢጂያ የመለያ ቁጥር ወይም የ- ወደ እርሶ BGI ቁጥር ተልኮሎት ነበር። ደርሶታል message?
እ አላየው
አ፣ ካልደረሶት ልንገሮት ቁጥሮትን ለሌላ ጊዜ አገልግሎት ሲፈልጉ ወደዚህ ከደወሉ የ- ይህንን የቢጂአይ መለያ ቁጥር ይዘው ስለሚደውሉልን ልንገሮት እሺ ሀምሳ አንድ
ሀምሳ አንድ ሰላሳ ሁለት
ሰላሳ ሁለት ሰማንያ ዜሮ ዘጠኝ ቆይ እስኪ አንድ አ- ሀምሳ አንድ ሰላሳ ሁለት ሰማንያ ዜሮ ዘጠኝ
ሰማንያ ዜሮ ዘጠኝ አ፣ ይህን ለመንገር ነው። መልካም ቀን።
እሺ እሺ።
እሺ